hello ጤና ይስጥልኝ። hello
hello hello ጤና ይስጥልኝ።
እ፣ እንትን chip chip order አድርገን አልደረሰንም። እናት ለፕሮግራም ፈልጌው ነው ነበር። text ገብቶልኝ ነበር፣ ግን ማንም driver አልደወለልኝም።
በዚህ ስልክ ቁጥር ነው አዎ አዎ አ-
order ያደረጉት።
አዎ አዎ ኮድ ደርሶታል። የሁሉም እ? እ?
የሁሉም item ኦች code ደርሶታል።
አዎ ሁሉም አይ ወደ ዘጠኝ item ነው ያዘዝነው። ሁሉም ገብቶልኛል፣ ግን ምንም እንትን አለ ለፕሮግራም ፈልጌው ነው ነው በእናትሽ okay accept ተደርጓል። assign አልተደረገም። እስቲ check ላድርግሎት።
አዎ አድርጊልኝ በእናትሽ፣ አስቸኳይ ነው ለፕሮግራም ለስራ ፈልጌው ነው ነው የት ነው location ኑ?
ኮየ ፈቼ እሺ እሺ check ላድርግና ልደውሎት።
አንዷም እንዲህ ብላኝ ነው የጠፋችው በዛው አይ ደውሎታል። ሁለት ደቂቃ ይታገሱ።
እሺ እሺ